ያቺ እናትሽ ሄሎ፣ ጤና ይስጥልን። በስቱ ቤት አማና እንደምን አለ? ሰላም ነው?
አለ ስሚማ፣ ትናንትና አላ
እሺ፣ ሶስት መቶ ብር ድሮ ብዬ ማለት እሺ።
እንትን አልገባም እስካሁን በአካውንት ብዬ ማለት በዚህ በደወልክበት ቁጥር ነው?
አይደለም፣ በሌላ ነው በሳፋሪ
እሺ። የቤስት ቤት ቁጥር አልነገረኝ።
እሺ፣ ግን ትናንትና ነው እሺ እንትን ያልኩት እና በቴሌግራም ማውሩቻት ዝም ብለኛል።
እሺ፣ እሺ፣ ንገረኝ፣ ችግር የለም።
ስልኩ ንገርሽ ያ
ዜሮ ሰባት
እሺ፣ አስራ ሶስት እሺ፣ ሀምሳ ዘጠኝ እሺ።
ስልሳ ሁለት ሰማንያ ሁለት
ስልሳ ሁለት ሰማንያ ሁለት video call video call ናቲ ለኔ ብሎ ይሰማል። video call video call ኧረ ማርያምን አለ።
ሶስት መቶ ብር ነው አይደለ?
አዎ brother፣ በቻፓን የሞከርከው አይደል?
አዎ
እሺ፣ processing ላይ ነው። ለቻፓ አሳውቅልሃለሁ። እሺ፣ እሺ። አራት ሚሊሽ ተደረገ።
እሺ፣ እሺ። ችግር የለውም። እሺ፣
thank you ችግር የለውም። ኧረ